ጤና ይስጥልኝ። ዋሽንግተን ሆስፒታል
እንትን ቡልቡላ ያለው branch ነው እንዴ?
አይደለም፣ ሩዋንዳ ያለው branch ነው።
ነው እንዴ? እዛ እንትን ይኖራቸዋል ምንድን እ ራጅ
እ እዚህ ነው ያለን።
እሱ ጋር ነው ያለው።
ይኖረናል እዛም እዛም ይኖራል።
አዎ እ- እ- አዎ እስቲ ስልክ ላኪልኝ።
እ እሺ ልንገርዎት እሺ፣ በምን ያስ ሰማንያ ስምንት
ሰማንያ ስድስት no ሰማንያ ስምንት
ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት አዎ
እሺ እሺ አለን ግን እዛም እሺ እሺ እሺ